hello hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
hi ብዬ ልክላችሁ ነበረ።
ይቅርታ ድምፅህ ርቆኛል
hi ብዬ ልክላችሁ ነበረ አሁን ማለት ነው።
ሀያ ጊዜ
hi ብዬ ማለት ነው።
ምን ነበረ
እንትን አየር ላይ ቀርቶ አየር ላይ ቀርቶ
ይቅርታ ድምፅህ ትንሽ ያስቸገረኝ ነው ወንድሜ
አየር ላይ ቀርቶ ነው።
okay withdraw ብለህ ነው አ በዚህ ቁጥር ነው ቤስት ቤትህ አ እሺ ስንት ብር ነበረ
እ
ስንት ስንት እ
አንድ ሺህ አ እሺ check እያረኩልህ ነው አንዴ ጠብቀኝ ድምፅ በጣም ርቆኛል ግን
አ እንትን በመከራ እየሰማሁ ነው ኦኬ ራጋ
ኦኬ ቼክ እያረኩት ነው እሺ
እ
hello hello አይ በ voucher ነበር withdraw ያረከው አ እንደዛ ብለኝ እኮ ነው ልጅቷ
okay የቤት ቤት ሱቅ የለም አካባቢ እ የለም እኛ
okay ከሌለ መመለስ ትችላለህ ግን ወደ ቤት ቤትህ እን- ለመጫወቻ ነው የሚሆነው ማውጣት አትችልም ብሩን እኮ ችግር የለውም እሱን ለማጫወት አንትኑን ነው ስላት ነው እሺ ቴሌግራም ትጠቀማለህ ይኸው hi ብዬ እኮ ልክላችሁ ነበረ የሆነ ዜሮ ሶስት እሺ ስምህ ማን ነው ዛሬ ታዲያ
ታዲዮስ አ
እሺ እ፣ አግኝቼዋለሁ እ፣ ታዲዮስ ለገሰ ነው ታዲያ ዳኘ
ታዲዮስ ማ ታዲያ ዳኘ
okay ላክልኝ እሺ ያልከው ነው አ እሺ በቃ አሁን ልክልሃለሁ እሺ እሺ step ኡን ልክልሃለሁ የምትመልስበትን ከዛ በሱ እንትን ትላለህ እሺ እሺ